Hello ጤና ይስጥልኝ።
ውሎ አድርጌ የነበርኩት ትናንትና መዝግቤ ይመለሳል ብሎ የነበሩን እሺ፣ አልተመለሰም።
እስካሁን አልተመለሰም።
እሺ፣ ደንበኛችን በስልክ ቁጥር ነበር ያስመዘገቡት። አሁን በደወሉበት አዎ፣ እሺ፣ አንድ መስመር ላይ ጠብቆ የሌለውት
እሺ።
ደንበኛችን መስመር ላይ ያሉ
አ
መስመር ላይ ያሉ ይቅርታ ስላስጠበቅኩት።
እሺ ደቻሳ ኢብራሂም ነው ስሞት።
አ- አዎ ብቻ ዘብራይ እሺ ጉዳዩ ወደሚመለከተው አካል ተላልፏል። ከባለሙያዎች ያገኘነው አዲስ ነገር ስለሌለ ነው። በተስተካከለ ሰዓት እኛ ደውለን እናሳውቆታለን።
እሺ እሺ።
እሺ ይቅርታ ስለዘገየንቦ።
ችግር የለም ወደ እሺ መልካም ቀን።